ቻፓ አቤት ነው የነጣሁት።
ትናንት አምስት ሺህ ብር transfer አድርጌ ከቴሌ ብር አልገባም።
ከቴሌ ብር ነው።
አምስት ሺህ
አዎ፣ ከቴሌ ብር ትራንስፈር አድርጌ
እሺ። ትራንዛክሽን ሜሴጅ አለውታ።
እ? እ?
transaction message አለው።
transaction ያደረኩበት text አዎ፣ አለ።
እሺ። ስልክ ቁጥር ስጦትና በዛ ስልክ ቁጥር ይላኩልን 0960
እሺ እኔ የምለው ባለፈው ደግሞ withdraw አድርጌ ው- ገቢ አድርጌ ብር ተቆርጦብኛል። እነሱ ጋር ነው ስለስ ጋር ነው የምነጋገር እናንተ ጋር ነው
ከምን ላይ ነበር የተቆረጠው?
በን- ከ- ከ account ላይ ወደ እናንተ ገባ ቻፓ transfer ማለት ነው።
ከምን account እ?
ከምን አካውንት ፍላሽ አካ- ከምን?
ፍላሽ
እሺ። እስቲ ስልክ ቁጥር የቴሌብር ይንገሩ።
እ? እ?
የቴሌብር ስልክ ቁጥር
የቴሌብር ስልክ ቁጥር ዜሮ ዘጠኝ ሀያ
ሀያ አርባ አራት ዜሮ አራት አርብና ሲሰ አርባ አራት ዜሮ አራት ወይ